ጤና ይስጥልኝ ሰላም ነሽ እንዴት አደርሽ እግዚአብሔር ይመስገን ስለሽ ባለው ምን አሉኝ ደንበኛችን ስለሽ መኮንን አይሰማም
ደንበኛችን መስመር ላይ ነው
አዎ አዎ አይሰማም ይሰማል እባክዎ ምን ልርዳዎት ስለሽ መኮንን እባላለሁ እሺ
እንትን ተበላሽቶብኝ ነበረ ልጆቹ እናንተ ጋር አጣቢዎቹ እህ፣ ማሽን አጣቢዎቹ ውስጡ blower ኡን ቀየርሱ አላውቅም እና ድምፅ አመጣ አምጥቶብኝ ከእንደገና ደግሞ ማቀዝቀዙንም ቀንሶብኛል ከዛ- ከጸዳ በኋላ ነው defrost ማሽኑ አልሰራም ያለው አዎ ከጸዳ በኋላ እሱም ጻ መንገድ
እሺ ከዛ ደንበኛ- በኋላ ደግሞ ሲሰካ ራሱ ሶኬቱ ራሱ ሲሰካ ሌላ ድምፅ ነው ጀመረ ጓጓጓ የሚል ነገር መምጣት ጀመረ አያቀዘቅዝም ደግሞ በቃ
እሺ እሺ ደንበኛችን በእምነት ግሮሰሪ ነው በእምነት ግሮሰሪ አዎ።
እሺ ሙሉ ስሞት ይነግሩኛል ከይቅርታ ጋር ስለሺ መኮንን እሺ ስለሺ መኮንን አዎ
አሁን በደወሉበት ስልክ ሊያዝሉት አዎ በዚሁ ስልክ አዎ
ጤና ይስጥልኝ ወይ የድራፍት ማሽኖት ከተጸዳ በኋላ ድምፅም አለው አያቀዘቅዝም አዎ ማቀዝቀዙን በጣም ቀንሶታል በቃ በጣም በጣም እሺ ደንበኛችን ቅሬታዎትን ወደሚመለከቱ አካላት ስልጣ ምረዳ
እሺ አመሰግናለሁ